hello ሰላም ነው እናት? አማርኛ የለም
ማለት
አይ ሌላ ቋንቋ አወራሽ መሰለኝ።
አይ አማርኛ ነው።
እሺ እንትን ነበረ ከ- ቤት ሳይታወቅ ማለት ነው እንትን አንድ ሜዳ ላይ ነበረና አንድ team አ እሺ፣ loss አድርጎ ነው አንድ team አ እሺ።
ስንጠይቃት ካሽ ባክ መሳለሁ እና አንድ ቲም ኦልሬዲ ባል ም፣ ተራሞ ነበርና እሺ የተራዘመ ያ- ካለ እ፣
ሀያ አራት ሰዓት አልፎታል እና ሀያ አራት ሰዓት ጥብቅ ላይ ነበር አልፎታል
እሺ ቴሌግራም ላይ አውርተሃት ነው?
ነው በስልክ ደውያለሁ።
እሺ ሀያ አራት ሰዓት አልፎት ከሆነ እና ቦነስ የሚኖረው total odd ኡ loss ላረገ odd ሲካፈል የ void ኡ ቀንሰው ማለት ነው። ማለትም የ postponed የተደረገው
አ loss odd ተቀንሶ total odd ኡ loss ላደረገበት odd ሲካፈል ከሀያ በላይ ከሆነ ቦነስ ይኖርሃል። check እንዲደረግ አዎ፣ ነው።
ከፈለግ ቴሌግራም ላይ ላክልን ትኬቱን።
አ አድርገዋለች ል- ልክ አለው ማን ልበል ቴሌግራም ላይ ስምህን?
መጨረሻ አንድ ጊዜ ሙባ ነው መሰል የሚለው እና እሺ ቆይ አንዴ ሙባ ብቻ ነው።
አ
ይቅርታ ብዙ ሙባ ነው ያለውና
profile picture ኡ ቆይ
ወይም ሙባ ነኝ ብለህ ትልኛለህ አንዴ
አይ እንትኑ ዝል ስለሚያስቸግር ነው ወይም ወይም ደግሞ እንትን ይኸው I am Kombolcha's boy የሚል አለ።
እህ
I am እህ
Kombolcha's boy የሚል
በዛ ነው ብር account ነው ያወራው።
አ አ እሺ ማን ነው ያወራኸው? ትዝ የሚል ከሆነ
ስሟ